hello ደህና hello hello hello ቤት ጤና ይስጥልኝ። ሰይድ ሰብስ ነው።
አዎ ፊልሚስቶ ነው።
የት ጋር ነበር ገርጂ አካባቢ ያለ ቢሯችሁ?
ገርጂ ከኮሪ ሆስፒታል ወረድ እንዳሉ ዮናታን church ያውቁታል?
ምን church?
ዮናታ church
አላውቀውም።
ወይም ወደ አየር መንገድ የምታስወጣ መንገድ አለች፣ ቀጭን መንገድ።
ወደ እንትን ይሄ ጠጠር ኮብልስቶን ነገር ነው።
አይ ቀጭን መንገድ ይሄ ሜዳው የታጠረ የለም
ከምን ጋር አሁን ከኮሪ ሆስፒታል ከሮባ- መጣ።
ከሮባ አለ?
አዎ አዎ የሮባ አለ እሺ።
ወይን ዩኒቲ ትምህርት ቤት
አይ ከሮባ ንገሪኝ። ከሮባ መነሻው ከሮባ ሆኖ እ ወደ የት ስሄድ?
ከሮባ ወደ መብራት ኃይል የሚወስድ ወደ ኮሪ ሆስፒታል።
አ ወደ ኮሪያ ነው።
አዎ አዎ okay እሺ። ከዛ አካባቢ ነው።
ከዛ ከኮሪያ ደግሞ ቀጭን መንገድ አለች ወደ ቦሌ ሆምስ የምታስወጣ ወደ አየር መንገድ የምታስወጣ ቀጭን መንገድ አለች።
አ በ- በካዲስኮ በኩል አዎ አዎ ወይን location ልላክሎት
እሺ። እሺ።
እየመጡ ነው አሁን።
እ፣ ልመጣ ነበር ወይ መረጃ ትሰጥኛለሽ?
አይ ልላክሎትና ይምጡ፣ ቢሮን እንነጋገራለን።
ነው እሺ።
እሺ ማን ልበል ስሞት?